ጤና ይስጥልኝ ቤት ቤት
ብር ተቆርጦብኝ ነበረ ተመለሰ ይመለሳል ምናምን ብላኝ ነበር።
እሺ ምን ተዋዘ ነው ውይ ተዋዘ ነው አ
መቼ ነበር ያዘዝከው?
ማታ ይሳት
እሺ ቤት ቤት ስልክ ቁጥር ንገረኝ እስኪ
1997 1997
21 54 ስልኩ ስልኩ ማለት የቤስት ቤት የከፈትክበት ስልክ ቁጥር ማለት ነው።
አ
እሺ
ሚካኤል ምን ሆነው እዛ ነው? ታዲያ እንዲቀይራ ምን ነበር? እንትን አታደርግም? ያቺ እኮ ትቀይራለች።
ሚሉ ቻት መልሽ ተሰበ ሌላው አቤት አቤት ትብር ነበር ነው እንዴ?
አምስት እና ሶስት ስምንት መቶ ብር
አምስት አምስት መቶ ብር ነው ሶስት መቶ ብር አ
እሺ ብሩ ከኛ ሲስተም ወጪ ሆኖ ሳንቲም ፒዮሽ ጋር ነው አሁን ያለው እ ከኛ ነው ከኛ ወጥቷል ከኛ ሲስተም ወጥቷል ብሩ እሺ ሳንቲም ፒዮሽ ጋር ነው ያለው ለእነሱ እናሳውቃቸውና ይገባላል ትንሽ እነሱ ጋር ሲስተም ችግር ተፈጥሮ ስለነበረ
እሺ እሺ